ሰላም hello hello hello hello ወይ ደውላል ስኳር ምናምን ብዬክ አዎ ቅድም እም፣ refund አረከው እንዴ አላረኩም እኮ በቃ ወይ በቃ ሰኞ ስንት ሰዓት ነው የሚመጣው?
እ፣ ሰኞ lo- location ኑ የት አካባቢ ነው?
ብስራተ ገብርኤል okay ወደዛ እስከ ስምንት የሚደርሱ ይመስለኛል ወደዛ ከዛም ቀድሞ ሊደርሱ ይችላል። የ exact time ኡን ስለማላውቀው ነው።
እም፣ ቀድሞ የሚ- እንዲደርስልኝ ካረክ በቃ ወይ refund አታድርገው እና ዛሬ ያዘዝኩት አለ
እሺ እም፣ ወደ ስድስት አይነት ነው ምናምን okay፣ እና?
አዎ፣ አዎ።
urgent ስለሆነ ነገ በዚህ ሰዓት እንዲደርስ ከዚህም ቀደም ብል okay እሺ፣ አሳውቃቸዋለሁ። ያው
እም፣ እ፣ እኔ እነሱን push ማድረግ ባልችልም ግን እ፣ ፈጥነው እንዲደርሱ ነግራቸዋለሁ።
እሺ እንድትነግርልኝ ነበር እሺ በቃ እሺ refund ም ተውና በቃ፣ urgent እንዲያደርጉት ብቻ ማሳወቅ እሺ፣ ከ refund list ላይ እወጣዋለሁ። እሺ፣ ሽንኩርት፣ እ፣ ስኳር። እሺ፣ ስኳሩ እሺ፣ መልካም ቀን